አንበላም። hello ጤና ይስጥልኝ። hello hello።
ይሰማል?
አዎ ይሰማኛል።
አዎ፣ የ account ከፍቼ ነበርና እሺ።
password ኡ ጠፋብኝ እና forgot password ብየው እም፣ OTP ተልኮልሃል ተልኮልሃል ይለኛል። OTP ግን በ text እየገባልኝ አይደለም።
እስቲ ስልኮት restart አድርገው የሞከሩት ከቴሌ የሚላክ text ስለሆነ አዎ ስልኮት restart አድርገው የሞከሩት።
okay፣ እናንተ ጋር አይደለም።
አዎ እሺ